ጤና ይስጥልኝ። አሪፍ ረዴት ነው በኩል ልርዶ
ዲፖዚት አርግቼ አየር ላይ ቀርቶብኝ ነበር።
እሺ፣ አሁን የሞከሩት ደንበኞች ነው።
አዎ ከአንድ ሰብ
እሺ፣ ከሲቢ ነው ከቴሌ ብር ነው ያስተላለፉት።
ሲቢ ብር በዚህ ስልክ አይደለም፣ ስልክ ልንገርሽ።
እሺ፣ ዘሮዘጠኝ ሀያ ሶስት እሺ፣
ሰማንያ አምስት እሺ፣
ዜሮ አራት
እሺ።
ስልሳ ሶስት እሺ፣ ደንበኛችን ሙሉ ስምዎትን ንገሩኝ።
አሚር ሸምሱ
እሺ፣ የገንዘቡ መጠን ስንት ነው?
መቶ ሰማንያ ብር
ወደ የትኛው betting site ነው ያስተላለፉት?
ጃምቦቤት እሺ፣ ደንበኛችን መረጃው መዝግቤሎታለሁ። አሁን በምነግርዎት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይልኩልናል።
እሺ ንገረኝ። ዜሮ ዘጠኝ ዘጠና ሁለት
ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
አስራ ሶስት አንድ ሃምሳ
መጨረሻው ሀምሳ አምስት ነው። ሌላ